ጤና ይስጥልኝ ቤት ሜድ ዲቦራ ነኝ እባክዎን የምወጣው አዎ ሰላም ነው አለን እግዚአብሔር ይመስገን
ላኩት መሀመድ ነኝ አሁን አሁን ደውዬ ነበር እሺ ምን ነበር መሀመድ
በቴሌግራም ላክ ብዬ ላኩት
ሜሴጅ ላክልህ አዎ አይሰራም ግን ልደውል እናንተ ስር
ቴሌግራም ላይ ከላክልን እናየዋለን እሺ መሀመድ አዎ አካውንት ለመ ከትናንትና እኮ ነው የደውልኩት ነው ያለው አካውንት ለመክፈት እንዲ ብሎኝ ነው በዚህ ስልክ ሄሎ እሺ ቆይ እያየሁልህ ነው
አይ ይህ ተቀጠለ
መሀመድ ሳላድ ነው
አ መሐመድ አ ሳላድ ነው ነገ ነገ ይላል በዚህ ስልክ ነው ደውልኩ ያለ ስልክህን ልከሃል እዛ ላይ
ልላ ልላክ አዎ ስልክህን ላክ ስልክህን ላከውና በስልክ አገኘዋለሁ እ